Hello
ሰላም አለን፣ እግዚአብሔር ይመስገን።
Withdrawal አድርጌው ነበርና እሺ፣ በኢትዮጵያ የደወሉበት
አዎ አዎ እንዴት አስቀምጥልሽ? ይቅርታ፣ ጫጫታ ውስጥ ነው መሰለኝ የተሰማኝ አይደለም። ትንሽ ድምጽ ራቅ ብሏል።
ቆይ by earphone ስለሆነ። እሺ አሁንስ ይሰማል። እሺ፣
Withdrawal አድርጌ ነበር approve እንድታደርግልኝ ነበረ እሺ።
በዚህ በዚህ ቁጥር አዎ፣ እሺ። እ፣ ብሩ የብሩ መጠንና ቀኑን ንገረኝ። ወጪ ያረኩበት ቀኑ ቀኑ ዛሬ ነው አስር አስር ሺህ ብር አራት ጊዜ እሺ። ጠብቀኛል። እሺ እሺ
እሺ። ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ ዘጠኝ ወደሚል ቴሌብር account ቁጥር No no ሀያ ዘጠኝ ሳይሆን ሀያ አምስት ስልሳ ስምንት እም፣ ሰማንያ ሶስት ሰማንያ አምስት ሰማንያ ሶስት ሰማንያ አምስት ሀያ አምስት አዎ እስቲ አንዴ ቆይ፣ የሁሉም check ላድርገውና እሺ፣ account ን check ላድርገው። እሺ፣ አንዴ confirm ከማድረግ በፊት መስመር ላይ ጠብቀኝ።
ችግር የለም።
Hello፣ ወይ እሺ፣ ከበስቤት account ወጪ ሆኖ ገብቶልሃል። እሺ፣ ወደ ቴሌብር account check እሺ።
ማድረግ ትችላለህ።
እሺ thank you እሺ፣ እኛም ስለደወልክ እናመሰግናለን። መልካም ቀን ይሁንልን።